ሄሎ ሄሎ ጤና ይስጥልኝ ክሊንግስቶን ሆምስ
ስለ አክሲዮን ሰምቼ ነበር እና እሺ አዎ አክሲዮን አሁን ላይ መሸጥ ጀምረናል okay፣ እ፣ ትንሽ ግን ድምፆት በጣም ይርቃል እና እሺ ይሰማኛል።
እሺ እ፣ ቆይ፣ ካልተሰማሁት መልሼ እደውልልዎታለሁ አሁንስ እሺ አሁን ይሰማል።
እሺ እ፣ አንድ አክሲዮን አምስት መቶ ብር ነው ኦኬ።
ከአርባ ጀምሮ መግዛት ይቻላል እ፣ ቢሯችን ገርጂ ቦሌና ልደታ ነው ያለው ኦፊሳችን ላይ እየሸጥን ያለ ነው የንትን ያሉት እርስዎ የት አካባቢ ነው
አዎ ኮፒ የት ቀረ።
አካባቢ ኦኬ እሺ የት ያለው ይቀርቦታል ኦፊሳችን ቦሌ ገርጂና ልደታ አሉ ይገታል።
እሺ ልደታ ይቻላል ያለውን ነገር በዝርዝር ለመነጋገር እ፣ ሁሉንም ነገር በዝርዝር ተነጋገር ከዛ ሲወስኑ መግዛት ይቻላል ከሰኞ እስከ ቅዳሜ ድረስ እ፣ visit አለን ምናልባት ዛሬ ይችሉ ይሆን ወደ ከሰዓት ላይ አይ ዛሬ እንኳን አይመችም።
ስለዚህ ነገር እናድርገው በቃ ወደ ቅዳሜ ቅዳሜ መምጣት ይችላል።
ቅዳሜ ይቻላል አዎ የጠዋት እና የከሰዓት ፕሮግራም አለን የትኛው ላይ ልያዝሎት እኔ ጠዋት መምጣት ይችላል።
እሺ ጠዋት ላይ check አደርጎታለሁ ስሞትም አለ ማን አሉኝ ተወልደ ተወልደ
እሺ ማስታወቂያችንን ከምን ላይ ነበር የሰሙት አስተወልደ ከቴሌቪዥን ከቴሌቪዥን
እሺ እሺ አመሰግናለሁ ቅዳሜ ደውሎታለሁ መልካም ነው እሺ